ሄሎ ሄሎ፣ ሰላም ጤና ይስጥልን።
አቤት።
ብስራት ሞት፣ አዎ ብስራት።
ይቅርታ ከችግር ነበር የምንደውለው። ዛሬ ያልመጣሎት product አለ?
አዎ ምንድን ነው strawberry?
okay፣ በአስራ አምስት ያዘዙት strawberry።
አዎ አዎ፣ በአስራ አምስት ነበር ይሰብ ሶስት piece አዘው ነበር፣ እሱ አልመጣም።
አዎ አልመጣም።
ሌላ የቀረብዎት product አለ?
አይ ሌላ የለም፣ እሱ ብቻ ነው።
ነገ መቀበል ይችላሉ ስትሮበሪ?
አዎ ነገ ጠዋት አለሁ፣ ያው እስከ ዘጠኝ ሰዓት አለሁ።
ይመጣሉታል። እሺ፣ የት አካባቢ ነው የሚመጣው?
እ፣ ወሎ ሰፈር እ፣ ጋራ አድፊለት ቶሞት።
እሺ፣ እሺ፣ ይመጣሉታል። እሺ እሺ፣ እሺ፣ እሺ፣ እሺ።